ሄሎ ጤና ይስጥልኝ ከአምቡላንስ እባክዎ ምን ልርዳዎ?
አለሽ እንዴት ነሽ?
እግዚአብሔር ይመስገን ምን ልርዳህ?
የ- ተድላ አምቡላንስ ድርጅት ምን ልርዳክ?
የት አላችሁ?
እኛ ያለነው ቦሌ አስላሳ አካባቢ ነው።
የ-
አምቡላንስ ፈልገህ ነው?
እኔ እ ኧረ እኔማ አልፈለኩም።
ይሄ የአምቡላንስ ድርጅት ነው። እሺ
ምን ምን ምን? ሆይ